ሄሎ ሄሎ ከችፕችፕ መልሼ የደወልኩሎት እሺ
አሁን አውርቼው ነበር እና እሱ ደግሞ ስድስት ኪሎ ነው ሄድ ኦፊስ አይደለም ሰም ላይ ቼክ እኔ ያደረኩት ነበረ ኧረ ስድስት ኪሎ የሚል ነገር ጭራሽ አላመጣልኝም። እኔ ስድስት ኪሎ ሞላሁኝም። እንደውም በጣም የከርስ የሆነች ልጅ ናት፣ መጠየት ይባል ልጅ አለች እና እሷ አዎ።
ናት ፊት ያደረገችው ድል በትግል ነው ያለችው። ስድስት ኪሎ የሚል ነገር ጭራሽ አለ እዚህ እንዴት ጋር ግን እንላለን?
ስድስት ኪሎ አዎ የካቲት አስራት ነው የሚያሳየን። እ፣ አንዳንዴ እ፣ map ኡ ይወስደዋል ወይ የሄዱ እየሞሉ ከሆነ ምናምን የ location ስህተት ይፈጠራል። ስለዚህ አሁን ይሄን ለነገ እ፣ head office ላስገቡት እና ነገ እንልክሎታለን።
በስመ አብ፣ hello።
ምን አይነት ችግር ነው በገበያችን?
እና አሁን እሺ፣ action ኑ ነገ ይደርስ ነገ እና ይገባል ነው እንደ አዲስ ይሙሉት።
እ?
ምን አሉኝ? ምን አሉኝ?
እንደ አዲስ ሙይ እንደ አዎ፣ አዲስ ሙይ እ፣ ነው የምትይኝ?
profile ኡ ለቸው አይ ይሄው ለነገ ይላካል።
እ።
እነዚህ order ኦቹ ለነገ ልክታለሁ፣ ግን እ፣ profile ኡ ላይ ገብተው address ኡን ዲሌቱና እንደ አዲስ ይሙሉት።
እንደ አዲስ አዎ፣
በቃ እሺ፣ ጥሪ ሞላለሁ። እሺ።
እሺ ይሄኛው ነገ ስለዚህ ዛሬ ይላካል።
አይመጣልኝ ማለት ነው።
አዎ ዛሬ አይመጣም። አዎ መልካም ቀን።
እሺ።